ሄሎ Hello፣
አቤት።
ሰላም ጸዳለ፣
አዎ፣ ከችፕችፕ ነበር የደወልኩልዎት።
እሺ፣ እ ይቅርታ ትላንት የሚወጣ ድንች order አድርገውን ነበር አይደለ?
አዎ፣ አዎ፣ አዎ፣ ትላንት መቀበል አልቻሉም ነበር።
አዎ፣ ስራ አልገባሁም ነበር።
አዎ፣ እ ይሄ ለነገ ነው የሚወጣልዎት።
እ ለሌላ ጊዜ ግን ምንድን ነው የሚያደርጉት? ቅዳሜና እሑድ ላይ እ።
እንዳይደርስ አድርገው delivery date ኡ ማለት ነው እህ፣ ቅዳሜና እሑድ ላይ እንዳይደርስ አድርገው order ያድርጉ ለሌላ ጊዜ እሺ፣ እሺ፣ መቀበል ማዘዝ።
የማይችሉ ከሆነ ማለት ነው። ያው ቢሮ እ፣ ስለማይገቡ አዎ፣ አዎ፣ እዛ ላይ እሺ፣ ማ እንዳይደርስ አድርገው order ያድርጉ ለሌላ አዎ፣ ጊዜ። እ እ ይሄ የት ነው የሚመጣልዎት ነገር?
ነገ አንበሳ ጋራዥ ቶቶት ገርጂ ፊት ለፊት Okay።
ቶቶት ፊት ለፊት።
እሺ እሺ፣ ነገ driver እሺ፣ ሲደውል ነገ ነው ያንሱላቸው።
የሚመጣው፣ አዎ ነገ ነው አዎ የሚመጣው።
አዎ።
እሺማ፣ እሺ፣ አመሰግናለሁ። እሺ፣ መልካም ቀን።
እሺ፣ ለሁላችሁ። እሺ።